ሰላም ጤና ይስጥልን ቤተሰቤት
ከአዳማ አስራ ስድስት ነበር የምደውለው።
እሺ ብርቱካን የሚለውን አካውንት እስቲ ሂሳብ ትነግኛለሽ? ባሪ አድርጎ ነው ስ እሺ አንዴ ጠብቂ። የብርቱካን ነው ያልሽኝ?
አዎ
እሺ ወይዬ አንዴ አንድ ደቂቃ ልነግርሽ ነው። የብርቱካንን ነው ያልሽኝ አይደለ?
አዎ
ስምንት መቶ ዘጠና አምስት ብር ስምንት መቶ ዘጠና አምስት ብር አዎ እሺ